እያየ ነው ከሆነ ንገረኝ። ያው ችግር
hello
hello፣ አቤት።
ሰላም ኡስማን፣ አዎ፣ ከ ChipChip ነበር የደወልኩት።
እሺ።
ከርብቃ ጋር order አድርገውን ነበረ ቀይ ስር
እም፣ እና driver ደርሶ ስልክ እያነሳች አይደለም ርብቃ።
okay። ቆይ እርስዎ ሊያገኟት ይችላሉ?
ልደውልላት።
እሺ፣ እስኪ ካገኟት ወይም ደግሞ እ፣ ኮዱን ማግኘት ከቻሉም እርስዎ መቀበል ይችላሉ።
እሺ፣ እሺ፣ ልደውልላት እና
እስኪ መልሰው ይደውሉልኝ።